ምናምን ናቸው ቺፖች ሽምለት ከቶዲ ያዘን ነበረ ሽንኩርት እና ትናንትና ተደውሎልኝ ነበር። ትናንትና ቢሮ ዝግ ነው፣ ቢሮ ነን ያዘዝነው
ኦኬ እንጂ መጥቶልዎት ነበረ እና አዎ ልንልክ ነው ሲሉኝ አይ እኛ ቢሮ አልገባንም ብያቸው ለዛሬ ተስማምተን ነበር። ከዛ በኋላ ያዘዝነው ግን ትናንትና ቲማቲም ነበር። እ? አዎ ትናንት ነው እንደዛ ያሉት።
አዎ
ማን ነበር? አድሜ ዛሬ ግን ቲማቲም ነበረኝ። መቅደስ
ልጅ አለዎት? አንዴ
እሺ
ማን አሉኝ? ስሙን
መቅደስ
መቅደስ
ዛሬ ቲማቲም መጣ። አንድ ስልክ ላይ ቁጥር እንዲደረግ ጥሩ ነበር። ዘጠኝ አስራ አንድ OK ስልኩ 11 ዘጠኝ አስራ አንድ ሀያ አንድ
እሺ
ሰማንያ ዘጠና ሶስት
93 ሽንኩርትን የቀረው
አዎ ገሮት ነው። ድንችም ነበረን አይደል? በሌላ ሰው ስም ደግሞ ድንች ነበረን። ሌላ ግ- ያው አንድ ግሩፕ ሆነን በተለያየ ቀን
ስርት በሚል ነው።
አዎ
ሄሎ ወይ እሺ፣ ይሄንኛውን ለነገ ላባት ያው ትናንትና ወጡ ለምሳ ለዛ ነው። ስለዚህ ሁለቱን ለነገ ላስገባ ስርጉትና አንድ ላይ ብታረም ዛሬ ጥሩ ነበረ። ዛሬ ቲማቲም ሲወጣ አዎ።
ይሄንን organize አድርጉ እንጂ አንድ ላይ ቢሆን ጥሩ አዎ፣ ነበር፣ አዎ፣ ለእናንተም ለእኛም።
አዎ፣ ትክክል ነው። አዎ፣ እሺ ነገ እንጠብቃለን።
ለነገ ላስገባ።
እሺ፣ እሺ እሺ እሺ፣ እሺ።